hello ጤና ይስጥልን ቤት hello ሰላም ነሽ?
ሰላም።
ዛሬ የስድስት ሰዓት ቀመር ቀምሬ ነበረ።
እሺ አንደኛ ጭራሽ game ኡን አያሳይም፣ ማሸነፉን ይህ መሸነፉንም አያሳይም። Flashscore ላይ
okay። እስቲ ticket ID እንደዚህ- ንገረኝ።
ID ልንገርሽ፣ አ- cashier code አስር እሺ አስር እሺ
ስልሳ ሶስት አስር ስልሳ ሶስት ሰላሳ ስምንት እሺ
ሀያ ስምንት
ሀያ ስምንት
እ
አስር ስልሳ ሶስት
አስር ስልሳ ሶስት ሰላሳ ስምንት እሺ ሀ- ሀያ ስምንት ከዛ ጆርድ- ጆርዳን ክለብ ነበረ።
እም Flashscore ላይ አያሳይም። ጽፌም ገብቻለሁ። በቃ የትም ጨዋታ እነሱ ሀገር ላይ ቆሞ ነው ያለው። ባይዜ
okay ጨዋታ አልጀመሩም። ጨዋታ እንደቆመ ነው የምነግረው።
ያ postponed ሆነዋል ነው የሚለው። ጨዋታዎች አሉ postponed የሆኑ ጨዋታ የትኛው ጨዋታ አዎ፣ post- ነበር ያልከ? postponed ነው ጆርዳን- የሚሆነው የሆነው አዎ፣ ጆርዳን
እኮ ጨዋታው postponed እንደሆነ ነው ያየኸው አንተ?
አይ ያሸንፋል። አቻ ብዬ ነበር። ቀይ ነው የሚያሳየው። postponed ኦችን ነጭ ያሳያል።
እኮ ነጭ ነጭ ነው የሚያሳየው።
አዎ አሁን ታርሟል። እስቲ የትኛው ጨዋታ ነው ያልከኝ?
ሁሉም ጋ ይሄ ጆርዳን የሚለው ጆርዳን ጆርዳን የሚለው የለም። የጆርዳን ጨዋታ ነው ያሸንፋል። አቻ ነው ያልኩት። total ጆርዳን ላይ ጨዋታ ቆሞ ነው ያለው።
double chance ያልከው ነው?
አዎ
ጆርጂያን ከማን ነው
ጆርዳን ያ- ሀገሩ ነው ጆርዳን።
እኮ ከማን ነው ግጥሚያው?
ግጥሚያው ማክ ነው።
ከአንታንዲ አንታንዲ አሊ እና እ ከአሊ ይ- ይ- አሊ ቆይ ቆይ እናንተ ጋር እስኪ ቴላ ደግሞ ማውራት ቴላ ኦድ ኦድረ ኦድረ ካሳስ ወታታስ ቆይ ቆይ ቆይ ዛሬ ስንት ሰዓት ነው የሚለው?
ነግርሻለሁ።
እሺ እ አታንዲ እ አታንዲ ነው እሺ አሊ አ- ራማት
ሪዮሞ የጆርዳን የጆርዳን ማለት ነው የጆርዳን አዎ እ እኮ ቱዴይን ዘጠኝ ሰዓት ዛሬ አልተካሄደም ጨዋታው ዛሬ አልተካሄደም። ምንም ጨዋታ እነሱ ሀገር ላይ ቆሞ ነው ያለው።
ተጀምሮ ነበረ።
አዎ አልተጀመረም። ምንም እ፣ ሲናይ እሺ Flashscore ላይ የለም፣ ግን ጨዋታ ቀመር ላይ ሰጠኝ።
okay ከዛ በኋላ እ፣ ገብቼ ሳይ ሌላ ሁሉ አረንጓዴ ነው።
አ እሱ ቀይ ሆኗል። አዎ እሱ ቀይ ሆነና እንዳለ እንዴት ሆነ ብዬ ገ- ስንት ለስንት እንደሆነ ለማየት ይን- ይታያል አይደል?
እ ጨዋታ ካለቀም እ፣ ፕሮም ብሎ ያሳያል አይደል? ከኋላ አሁን ለምሳሌ የኔዘርላንዱ ከጨዋታ በኋላ ነው ያሳየኝ።
አ ከዛ በኋላ እንደሱም እንደዛ ለማየት ጽፌም ገባ ምን ቢሄም ፍሌሽ እኮ ላይ ምንም ዶ ኖርማሊ እነሱ ጋር ጨዋታ ቆሞ ነው ያለው ይላል ሀገሩ ላይ ራሱ
ግን እዚህ እንደተጫወቱ ነው የሚያሳየው።
አይ አንድ እንደተጫወተው አታይ ለሁለት አንድ ለሁለት እንዳለቀ ነው የሚያሳየው እዚህ።
ከሜዳ ውጪ እም
ነው እንደዛ ነው አ አንድ ለሁለት አንድ ለሁለት አዎ አልቋል። አንድ ለሁለት ጨዋታው እሺ እሺ እስቲ እንደዛ ሰርች ከሆነ አድርግና check አድርገው። እሺ እሺ እንደገና check አደርጋለሁ እሺ እሺ መልካም እሺ።
እሺ ቦነስ አለው ሆስፒታል እ ቦነስ እንግዲህ ጨዋታው ሙሉ ሲያልቅ ነው የሚታወቀው። አይታወቅም። እኔ ሆስፒታሉ ይሄን ከሀያ አራት ሰዓት በኋላ እ postponed የሆነ ጨዋታ አለክ?
አዎ ሁለት አለ አ በቃ እነሱ ከሀያ አራት ሰዓት በኋላ ይታወቃሉ።
እሺ የቀሩ አንድ እሺ አራት እሺ ስለሆኑ እናቴ thank you እናመሰግናለን እሺ መልካም እሺ።
እሺ እሺ